ቴኒስ ተለበስ ቤት
ያተለ እስኪ የምስ ኬቶች ቼክ ታደርግልኛለህ? ካሽርኩ ዝም ብለህ እሺ፣ እሺ ካንተ እሺ ካሰርኩል ነገር እ አስራ ሶስት እሺ፣
ሰማንያ አራት እሺ፣
ሀምሳ አምስት እሺ
ሰማንያ ሰባት
እሺ፣ አስራ ሶስት
አ እሺ፣ አንዴ ድገምልኝ። አስራ ሶስት አስራ ሶስት ሰማንያ አራት
አስራ ሶስት ሰማንያ አራት
ሀምሳ አምስት እሺ፣ ሀምሳ አምስት ሰ- ሰማንያ ሰባት ነው መጨረሻ።
እሺ፣ lost ነው ሌላ አለ
አ አለ አስራ ሶስት አስራ ሶስት
ስልሳ አንድ ስልሳ አንድ
አስራ አንድ እሺ፣
ስልሳ ስድስት
እሺ፣ ይሄም lost ነው ሌላ አለ እሺ አስራ ሶስት አ አስራ ሶስት ሰላሳ ስድስት እሺ፣
ሰላሳ ስድስት አርባ ሁለት እሺ፣
ዘጠና ስድስት
እሺ፣ ይሄም lost ሌላ
እሺ ልስ አስራ ሶስት እሺ፣
ሰላሳ ሰላሳ
ስልሳ እሺ፣
ሰባ ሰባት
እሺ፣ ይሄም lost ነው ሌላ አለ
አ አንድ ሁለት አለ እሺ እሺ፣ እሺ አስራ ሶስት እሺ፣ ሰላሳ ስድስት
እሺ፣
ዜሮ ሰባት አስራ አንድ
ይሄም lost ነው ሌላ
እሺ ምንስ- እሺ አስራ ሶስት እሺ፣
ሀምሳ አራት ሀምሳ አራት
ሀምሳ ሀምሳ
ሰላሳ ዘጠኝ ሰላሳ ዘጠኝ ይሄ የሚቀሩ ጨዋታዎች አሉ አልፎልሃል። ሌሎች ሌሎቹ አልፈዋል።
አዎ፣ የነገ ጨዋታዎች አሉ መጠበቅ አለን።
okay እንጂ እንዳለ ሄደዋል።
አዎ።
ያው እስከ አስራ አራት ገና ነው። ልክ ነህ። እሺ፣ እሺ፣ አመሰግናለሁ።
ችግር የለም።